Hello ጤና ይስጥልን Best Bet
Best betting withdraw ብዬ ነበረ እና ብሩ አልገባልኝም።
አሁን ነው?
አዎ በዚህ ቁጥር ግን አይደለም። ቁጥሩ ልንገርህ
አይ የ Best Bet ቁጥሩ ንገር።
እ የ Best Bet ቁጥር
ዜሮ ዘጠኝ ሰባ ሶስት እሺ፣
ሰማንያ ሶስት ዘጠና ሶስት ዜሮ አንድ
አንዴ ይቅርታ ድገምልኝ። ስልኩ ነው
ዜሮ ዘጠኝ ሰባ ሶስት ሰማንያ ሶስት ዘጠና ሶስት ዜሮ አንድ
ስንት ብር ነው አባ?
አስራ ስድስት
ከ- እሺ ገብቶሎታል። አሁን እሺ check ያድርጉት።
እሺ፣ ወደ ቴሌብር ላይ እሺ